hello hello hello አቤት እሺ እኔ information ኑን ልንገርክና ከተስማማ እሺ፣ እሺ።
ከማናጀሬ ጋር አገናኝሃለሁ።
እሺ ንገረኝ እሺ እሺ እ አሁን minimum ማለት ነው agent አዎ።
ለመሆን ሀያ እንትን መውሰድ አለብክ ሀያ መ- እንትን ባጃጆችም ማለት ነው።
ሀያ ባጃጅ አዎ እና እሺ ሌላ ደግሞ charge station እ መገንባት አለብክ እና ደግሞ spare part shop መክፈት አለብክ። ግን እሱን ለመክፈት የሚያቆይ ከሆነ በእንትን በ account በእኛ account ሁለት ሚሊዮን ብር ማስገባት አለብክ።
ከባድ ሌላ ነው ማለት ነው እየሰማሁ ነው።
እየሰማች ነው ስለዚህ ሀያ አሁን ባጃጅ ሀያ ሀያ ባጃጅ አዎ፣ ባጃጅ minimum ሀያ ባጃጅ መውሰድ እና አለብክ ከኛ st- station ምንድነው charge አዎ station የኛ የ charge station አዎ መገንባት አለብክ ምን እና ያክል cost ያደርጋል እሱ ይታወቃል እኔ እንጃ cost ኦቹን cost ኦቹ የሀያ ባጃጁን የ station ባ የ charge station ኑን እ፣ ምን- ምን አሁን ሁለት ሚሊዮን ቢላሹ ምናምን ደማምረሽ የሆነ አዎ የሚያስፈልገው ወጪ ልትነግሪኝ አትችይም እ እስ አንተ ከተስማማክ ከእሱ ጋር ላገናኝክ ያልኩህ እኮ ለዛ ነው። እሱን ደግሞ ከእሱ ጋር ነው የምታወራው።
አይ መጀመሪያ ልወቃ እሱ ጋር ከመድረስ በፊት አንቺ ቢያንስ ይሄን ነገር መስራት ያቅትሻል እንዴ ማለት ታውቂዋለሽ cost ኡን አይደል እ ለምን የማይሆን ከሆነ ለምን እሱ ጋር አገናኛለሁ ብዬሽ ነዋ
okay እሺ፣ እሱን ወይም መልሼ total cost እደውላለሁ።
total አዎ total cost ኡን ቢያንስ estimated የሆነ cost ንገሪኝና አቅሜ የማይፈቅድ ከሆነ እሱ ጋር መገናኘት አይጠበቅብኝም ወይ አቅሜ እሺ ሲኖር ነው እሺ፣ የማናግርሽ ችግር የለውም። እሱን እንትን እላለሁ እና ደግሞ ያው አንድ ሰው እ፣ እ፣ የ- እንትን አንድ ሰው ወይም ሁለት ሰው መጥቶ እኛ የምናሰለጥነው ሰው እንትን ማዘጋጀት okay አለብክ።
okay እነዚህ ናቸው እሺ
እና እ፣ እንትኑን cost ኡን ምናምን ጠይቂያቸው እደውልልሃለሁ።
መልካም እሺ እሺ